hello አቤት አልማዝ አቤት አሁን ደውሎልኝ ነበር፣ አውርተን ነበር ከቺፕቺፕ እሺ አስራ አንድ ኪሎ ሽንኩርቶች ዛሬ ነው የሚደርሱት። driver ኡን አውርቼው ነበር እም፣ ይዞት ወጥቷል እና ይመጣሉታል።
የት ስልኩን ትሰጠኝ?
እሺ ዜሮ ዘጠኝ አስራ ሶስት እሺ
አስራ ሶስት ድጋሚ አስራ ሶስት እሺ ሀምሳ ሶስት አስራ ስድስት ሀምሳ ሶስት አስራ ስድስት እሺ
እሺ አስራ ሶስት አስራ ሶስት መልካም ሀምሳ ቀን። አስራ አስራ ሶስት ሀምሳ ሶስት አስራ ሀምሳ ስድስት ስድስት እሺ አስራ ስድስት እሺ እሺ አመሰግናለሁ።
መልካም ቀን።